እና ትናንት ሁለት መቶ ብር ሞልቼ ነበረ ለመቁረጫ ማለት ነው።
እሺ
Hello እየሰማሁት ነው።
አቤት deposit አድርጌ ነበረ፣ deposit ኡን ወሰደብኝ። እንዴት ነው የሚደረገው?
አልገባለሁትም።
አልገባም። አሁን ከዛ ሳልቆርጥ ቀረ።
በምንድን ነበር ያደረጉት?
በ credit በቴሌ ብር
ከቴሌ ብር የተላከሉት message በቴሌግራም ይላኩልን።
ከቴሌ ብር የተላከው message እሺ፣ አሁን ልክልሻለሁ።
ቁጥር የያዙኛን የቴሌግራም
የሀያ ሶስት ቤት ነው ልንገርሽ፣ ዜሮ ዘጠኝ ሀያ ሶስት ሰማንያ አንድ ዜሮ ሁለት ሰላሳ አራት ነው የእኛን የምጠቀመው።
የያዙ እሺ ያስ ያስ እሺ ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ አዎ